ሄሎ ሄሎ ሰላም ጤና ይስጥልን። ሄሎ ሄሎ አይሰማም?
ሰላም ነሽ? ይሰማል።
ሰላም እግዚአብሔር ይመስገን አለሁ እግዚአብሔር ይመስገን።
አለ።
እ፣ ለነገ ማዘዝ ፈልገን ነበረ።
እሺ እ፣ ሰፈሩ ግን አስኮ ነው።
አዎ አስኮ ይደርሳል አስኮ?
አስኮ ይደርሳል። አዎ ይደርሳል።
ይደርሳል። የሆነ አዎ፣ ጊዜ ባዝ- ግን አዘን ከአራት ቀን በኋላ ነው የደወላችሁልን እና okay፣ እርግጠኛ አዎ።
መሆናችሁ እ?
ደርሶት ነበረ ግን እቃው ውይ አልደረሰም። እዚህ ቢሮ ነዋ። እኛ ቅዳሜ አሁን ዕለት ነው ያዘዝነው። እ?
አስኮ ኮዬ ምናምን አሁን ስለጀመር እህ።
እ፣ ይደርሶታል ይዘዙና
okay ግን ግን እርግጠኛ ዛሬ ነሽ ማይከል?
complete መሆን አለበት እ፣ እንትኑ አዎ group አዎ order ኡ አዎ group ኡ አምስት ሰው ነው የሚያስፈልግ አዎ።
ያርጉና እ፣ ይደርሶታል
በቃ አዎ።
አይ ነገ እርግጠኛ መሆናችሁን ያው ለማድረግ complete ሆኖ ካደረ ይመጣሉታል ነገ ይመጣል።
ነገ ደግሞ መልሰው ይደውሉልንና የ driver ስልክ እንሰጥዎታለን እሺ እሺ እሺ መልካም ቀን አመሰግናለሁ።
እናመሰግናለን።
እሺ።